ይሄ ለምንድን ነው ራሳችሁ የማታስገቡት ነው የሚለው ልለው ነው ወይ ሮ hello ወይ ሰላም ነው ጻድቁ እንዴት ነህ አለሁልሽ አለን video call ልከንልሃል አይደለ በዛ መሰረት ማስገባት ይቻላል ቀላል ነው
okay እሺ እሱ login የማድረጊያ ቪዲዮ ነው error እ?
ስለሚለኝ error ስለሚለኝ ነው እኔ ሳስገባ
ለምንድን ነው እዛ ቦታ ነው ያለኸው አሁን አንተ ይሄ cash ሀምራዊ አርባ አራት ያለበት ጋር ነው ያለኸው no እ፣ የት ነው ያለኸው ማን ያለው እዛ እኔ እዛም cashier ነው የም- ያለው እዛ ግን እኔ በ AnyDesk ገብቼ ነው የምሰራው
እሺ ሰው አሁን AnyDesk መግባት ትችላለህ እኩል እንግባና እ፣ ያው እሺ እሺ so ሌላ ጊዜ እኔ ለእኛ መጻፍ አይጠበቅብህም ማለት ነው ይቀልሃል አንተም እሺ እሺ